follow ምልክቷን እየተጫናችሁ tap tap share አሉ። tap tap share ጤና ይስጥልኝ ማኒፓፓ።
ይሰጣል።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለ ቲክቶክ ላይ ንብ እያየሁ ነበረ ስልኳን እንትን አላለችኝ እና ይህን ስልክ አይቼ ነው እንትኖቹ እነዚህ ግሎሪዎቹ ስንት ናቸው? አይ ቢጫ ስል እያየሁ ነበር ግሎሪዎቹ።
ብሮሊ እዳ ያለበት አለ፣ እዳ የሌለበት አለ።
እሺ በኮድ ሶስት የለሽም እዳ ያለበት
እስቲ ቁጥር ልስጦትና ዳ- ይደውሉላት እሺ ዜሮ ዘጠኝ ሰባ ሶስት
ቆይ አንዴ እሺ እዚህ ጋር ንብ እያየሁኝ እኮ ሌላ ስልክ ዜሮ ዘጠኝ ሰባ ሶስት
እሺ
ዜሮ ሶስት
እሺ
ሰላሳ ሰባ ሶስት
ሰላሳ ሰባ ሶስት እሺ አመሰግናለሁ